ሄሎ ሰላም ጤና ይስጥልኝ ምሽት ቤት።
ሄሎ እናት ዲፖዚት አድርጌ አልገባልኝ።
እሺ ቴ- ዲፖዚት ቴክስቱን ላክልን።
ልክ ያለችዋለሁ እኮ እንትን ላይ በቃ እሺ፣ ቴሌግራም ላይ እንደዛ እያወራ ከሆነ አንዴ ልክ ሶስት ጊዜ ነው አራት ጊዜ ነው እንደውም እንደዛ መተውቶ እሺ፣ ማን ነው ስምህ? የቴሌግራም ስምህ ዳንኤል
ዳንኤል ማ? ዳንኤል ብቻ ነው እ?
ዳንኤል ዳን- ብቻ ነው የሚለው ዳንኤል የቴሌግራም እ፣ ቴሌግራም ላይ አዎ ዳኒ ነው ዳኒ ነው የሚለው
ዳኒ ማን የሚለው ነው?
ዳኒ ብቻ ዳኒ የሚል አለ። እንትን በ- የሆነ profile ኡ ጥቁር black
እሺ እሺ፣ ይኸው እልክላችኋለሁ።